hello hello ወየ ሰላም ጤና ይስጥልኝ አለን አብሮ ይስጥን ሁሉ ሰላም አለ ወንድሜ፣ እንዴት ነው ወንድሜ?
አለን አለን እንትን በ- ተ- ቴሌግራም ላይ እንትን አይቼ ነበረ እ፣ TikTok ላይ በሁለት ሺህ አንድ ሞዴል pickup hello hello hello hello ይሰማል አሁን ይሰማል ወንድሜ።
TikTok ላይ ሁለት ሺህ አንድ ሞዴል እንትን አይቼ ነበር እና ምን አየሁ?
ትሬ
ስሬ አለ አለ አለ ስንት ነው የሚባለው? ባንክ ስምንት ነው ያለው ነው ያሉን።
አዎ፣ አንድ ከሰባት ከሀምሳ ስምንት መቶ ሺህ ባንክ አለ።
okay እ፣ ባንክ በየወሩ ስንት ነው?
ባንክ ሀያ ስድ- ወደ አስራ ዘጠኝ ሺህ አስራ ሰባት ሺህ አስራ ስምንት ሺህ አካባቢ ነው መሰለኝ።
okay የት አካባቢ ነው ማየት የምንችለው? አሁን አቋሙ ምናምን መኪናው ጥሩ ነው ቤተሰብ በጣም ጥሩ መኪና ነው።
እ?
አሪፍ መኪና ነው። መስቀል ፍላወር ነው።
ጥሩ ነው። የት አካባቢ ነው?
መስቀል ፍላወር መስቀል ፍላወር አረ ፓስተር አደባባይ ወይ መስቀል ፍላወር ነው።
መስቀል ሶስት ፍላወር መኪና አለ።
ነው ያለው five L። አዎ
አዎ፣ አሁን መስቀል ፓስተር ፍላወር ከሄድክ ሶስት መኪና አለ። ፓስተር እ።
አደባባዩ ጋር ከሄድክ ማሊባባ ቁጥር ሁለት ላይ ወደ ሶስት five L ታገኛለህ። ታማርጣለህ።
አዎ፣ የአሁኗ ነጯ ግን የት ጋር ነው? የት እዛ ልካታለሁ፣ እዛ ልካታለሁ። ፓስተር ሂድና እ፣ እዛ አ- አማራጭም እንድታይ እዛ ልካታለሁ እኔ።
okay ስለዚህ አሁን ብሄድ አገኛታለሁ።
አዎ ታገኛታለህ።
እሺ እ፣ አራብሳ አካባቢ ነው ሰፈር ጫፍ ነውና እንትን እንዳንሆን ብዬ አሪፍ።
መጨረሻ በአስተያየት ስንት ነው የኔ ጌታ?
አስተያየት አደርግልሃለሁ። አሳየውና መኪናውን ቀንስልሃለሁ። ችግር የለም። በዋጋ እንጣላም። አንተ በጣም ካልወረድክ እንጣላም በዋጋ።
okay አታስብ።
እሺ እሺ እሺ ጌታ፣ እሺ አመሰግናለሁ። እሺ፣ ቻው።